ኢንቨስት ከራ ነው የባኮም ላርዳው
እየጠበቃችሁ ነው እስካሁን ድረስ ያ በዋትሳፕ የላኩልሽ ወረቀት ማለት ነው።
ምን አልከኝ?
በዋትሳፕ ልኬልሻለሁ አለ ያ ልጅ ነው ቅድም የደወለው።
ይቅርታ ብዙ ደንበኞችን ስለምናስተናግድ ይቅ- ማን እንደሆንክ ንገረኝ።
እን ያ ሀይ ዘጠኝ ሀያ ሶስት ሰላሳ አራት ዘጠና ዘጠና ስድስት ነው።
እሺ ቴሌግራም ላይ ልከህልና
በቴሌግራም ሊያርገው WhatsApp ላይ ልከህልና
WhatsApp ላይ ልካለዋ።
በቃ ከላክልን ጠብቀን እሺ እንመልሳለን። እዛው ላይ አስቆያችሁኛ ዛሬ
እየመለስን ነው
እ እየመለስን ነው። ብዙ ደንበኞችን ስለምናስተናግድ ነው። ጠብቀን እሺ።
እሺ እዛ አስቆያችሁ ነው። እሺ እሺ እናመሰግናለን። እሺ መልካም ምሽት።
እሺ